የዘጠኝ ወር ብቻ አይደለም የኔም አንቺ ነገር አያልቅም ቢነገር ሰላምሽን አብዝቶልኝ ጤናው ሰጥቶሽ ሁሌም ያኖርሽ ማማዬ ሚስጥር ገበናዬ ማማዬ የእናት ጓደኛዬ ማማዬ ሚስጥር ገበናዬ ማማዬ የእናት ጓደኛዬ ጨበብ በዛ ቢከበኝ ወዳጅ ዘመድ ምድርን ባካልላት የት ብደርስ የትስ ብሄድ ቢሞላኝ ሀብትና ንዋይ ታምራት ቢሆንም ደስታ ለእኔ ግን የዚህ ዓለም ነገር አይጠቅምም እንጂ ሞት አይጠቅምም እንጂ ሞት ወዳጅ ልዱሽ ወዳጅ በወዳጅ ከወዳጅ በላይ ነሽ ንፍት ልዱሽ ወንድም ወንድም ሁሉን ታስንቅለሽ ማማዬ ማማዬ ማማዬ ማማዬ እናቴ mama eh mama mama mama eh mama Mr. Governor የዘጠኝ ወር ብቻ አይደለም የኔም አንቺ ነገር አያልቅም ቢነገር ሰላምሽን አብዝቶልኝ ጤናው ሰጥቶሽ ሁሌም ያኖርሽ ማማዬ ሚስጥር ገበናዬ ማማዬ የእናት ጓደኛዬ ማማዬ ሚስጥር ገበናዬ ማማዬ የእናት ጓደኛ አልሽ እንዳልታይ ሳይኖርሽ እንዳኖርሽኝ
እቅፍ ድቅፍ አርገሽ በፍቅርሽ እንዳቆምሽኝ
ደስተኛ ሁኜን እንድኖር በአንቺ ውስጥ ራሴን እያየው ጠዋት ማታ ሁሌም በጸሎት አምላኬን እማጸናለሁ ፈጣሪን እማጸናለሁ Eh, eh, ወዳጅ ልዱሽ ወዳጅ በወዳጅ ከወዳጅ በላይ ነሽ ንፍት ልዱሽ ወንድም ወንድም ሁሉን ታስንቅለሽ ማማዬ ማማ
ማማዬ ማማዬ ማማዬ ማማ
እናቴ
ማማ
ምምዬ ማማ
ማማ
ማማዬ
ማማ
ሚስጥር ገበናዬ